በ order እኮ ነው እንደሚለው ልጅ ጤነኛ
hello hello hello አቤት አዎ አዎ
እኮ የስልሳ አምስት አርባም እኮ ያደረ order የትናንት order እኮ ነው እየነገርከኝ ያለኸው።
ስልሳ አምስት አርባ አዎ አስራ አንድ ሰዓት ሆኖታል እኮ።
እኔ ጋር ግን እኔ ግን ጠዋት ነው አሁን ነበር accept ያልኩት።
ኧረ አስራ አንድ ሰዓት ሆኖታል።
እኔ እንጃ እንግዲህ እኔ እሱን order አሁን ነበር ጠዋት ነው accept ያልኩት። እንዲሁም screenshot አንስቼዋለሁ።
እሺ አንዴ አንዴ ጠብቀኝ።
እሺ